ለእኔ ስትልህን ስፖርት ባኮ የምንወደው
ጤና ይስጥልን። የሆነ ቴል እንትን ላይ ተጠቃሚ ነበርኩኝ እና ከስተመር ነኝ እና ብር አየር ላይ ይዞብኝ ነው።
እሺ ትራንዛክሽን ሂስትሪ ውስጥ ይግቡና ያስተላለፉበትን ሰክሰስፉል የሚለውን ስክሪንሻት አድርገው ቴሌግራም ላይ ላኩልን።
እሺ
ስልክ የቴሌግራም ስልኮት ስልካችን የጥያቄ አዎ፣ ይሄ- ምልክት ጋር ያገኛል።
ይሄ ነው
ሄሎ ወዬ።
ይህን የቴሌግራም አካውንታችን የጥያቄ ምልክቱ ጋር ያገኙታል ያልኩት።
እሺ እሺ እሺ እሺ